hello ጤና ይስጥልኝ ቤት ቤት አብሮ ይስጥልን። deposit አላረግ ብሎኝ ነው በሳንቲምም በምንድነው በምት በቻፓም በምት ምንድን ነው የሚለው ልታረግ ስትሞክር
complete አይልም ዝም ብሎ ነው እንትን የሚለው።
በሳንቲም ሞክረሃል?
አ በሳንቲምም ሞክሬያለሁ።
ከቴሌ ብር አ በቴሌ ብር okay maybe connection ሊሆን ይችላል። እንዴት እምቢ አለ? እስቲ ደግመህ ትሞክረዋለህ። connection ን check አድርገን እኛም check እናደርገዋለን። እሺ እሺ እናንተም check አድርጉልኝ። data አለኝ ምን እንደሆነ አላውቅም። እስኪ check አዎ አድርጉ።
maybe። እሺ እሺ፣ አንተም check አድርገው connection ከሆነ። እሺ መልካም ምሽት።
እሺ እሺ